ጤና ይስጥልኝ ማን ይባላል?
አብዝን ሰላም ዋል እግዚአብሔር ይመስገን።
አለን አለን። ቴሮስ አላችሁ እንዴ? ቴሮስ መኪና።
ቴሮስ አሁን ላይ የለንም አባት።
እሺ ለራይድ የሚሆን በባንክ የሚመቻች ምን አለ?
ራይድ ሁሉም አለን። ለራይድ የሚሆን ዞታይ አለን
አ ዞታይ ዞታይ አለን
Okay። እሺ ሌላስ?
ዞታይ አለን ሪኖ ካንጎ አለን። ቪትዝ አለን። ቪትዝ አለን።
አይ ዋጋው የማይወደድ ነገር ነበር የፈለግኩት።
ስለዚህ ሪኖ ካንጎ፣ ዞታይ፣ ሊፋን አምስት ሀያ
ሊፋኑ አምስት ሀያ ስም ሞዴል ነው።
ሁለት ሺህ አስር እና አስራ ሁለት አለ።
አዎ እያንዳንዳቸው አንድ ነጥብ አንድ በባንክ ይመቻቻሉ። በ cash ከሆነ አንድ ሚሊዮን
አይ በእንትን ነው በባንክ ነው የምፈልገው እኔ።
እኮ በባንክ ከሆነ አንድ ነጥብ አንድ ሆነው በባንክ ይወጣሉ። ታይ cash ስንት ነው?
ሰባት
አዎ፣ እስከ አምስት አይገኝም?
እስከ አምስት አይወጣም። መኪናበት አይወጣም።
አዎ ስድስት ወይም
የት ነው ቢሮአቸው?
መስቀል ፍላወር እና ፓስተር እንገኛለን።
መስቀል ፍላወር
መስቀል ፍላወር ናዝራ ሆቴል እና ያውቁታል?
አዎ አውቀዋለሁ።
ናዝራ ሆቴል ትንሽ ወደ ላይ ሲሄዱ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተርስ የሚል አለ የመኪና መሸጫ። በሱ ሬክታም ትክክል ሲገቡ ማሊባባዎች እንገኛለን። መስመ